ሄሎ ሰላም ነኝ። አቤት ሰላም አስራ ሰባት ሰማንያ አራት አስራ ሰባት ሰማንያ አራት ሰማንያ አራት ክበሪኛ
ሄሎ ምን ነበር?
ወይ ከደንብ ነው የገቡ በነፍሳሶች ሁሉ
ሌላ ኦርደር ይዘሃል?
አልያዝኩም ገና እኔ በቦሌውም እስካጨረሽ ገና እየመጣሁ ማነህ?
ሀብታሙ ነኝ።
እሺ ቆይ አንዴ። እሺ ዲስፓች ልጠይቅልህ አትዝጋው። እሺ
እኔ ማለት ነው
ወዴት ነው የሚሄደው? ከዛም በኋላ እኔ እንጃ ደንብ ምን አላውቅም ቀና የሚለው
እ ቆይ አንዴ አትዝጋው። ሀብትሽ ወይ ወጥቶልሃል?
በጣም ነው የማመሰግነው።
እሺ አባ እሺ